አቤት ጤና ይስጥልኝ በሰላም ዋልሽ እግዚአብሔር ይመስገን ምን ልታዘዝ
ጥያቄ አለኝ
ጥያቄና መልስ ስልኩ ላይ ነው ያለው አ
ስልክ ላይ
አምስተኛ
እም እም አምስተኛ ምኑ ነው አምስተኛ
የሽልማት ምናምን ይላል አዎ ቴሌቪዥን ሲጫወቱ ጥያቄና መልስ የእድል ጨዋታ አለውና እሱ አ- ካሸነፉ ሞባይል ላፕቶፕ አምስት ሺህ ብር ሽልማቶች ናቸው አ
ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ደውልና አ
እ, ተጠቀም
እሺ
እሺ መልካም ጊዜ እሺ bye